ታቀም ሆኖልናል በእኛ እግዚአብሔር መልካም አድርጎልናልና ይበሉ ሙሽሮች ያሰቡ ምስጋና የረዳችን ጌታ ይገባዋልና ይበሉ ሙሽሮች ያሰሙ ምስጋና የረዳችን ጌታ ይገባዋልና ጋብቻን የሠራው አያሉ ፈጣሪ ለሰው የሚራራ መከታና መሪ እንዲህ አደረገ ሁሉን አበዛዘው ምላሽ ስለሌለን ከፍ ከፍ እናርገው ዛሬ የደስታ ቀን ሆኖልናል በእኛ እግዚአብሔር መልካም አድርጎልናልና ይበሉ ሙሽሮች ያሰሙ ምስጋና የረዳችን ጌታ ይገባዋልና ይበሉ ሙሽሮች ያሰሙ ምስጋና የረዳችን ጌታ ይገባዋልና ሁልጊዜ መልካም ደግነቱ ብዙ አያፍም ጨርሶ ኢየሱስን የያዙ እንዴት ቸር ወዳጅ ነው ፍቅሩ የበረታ ስለ ምሕረቱ ሲያንሰው ነው እልልታ የደስታ የደስታ የደስታ ቀን የደስታ የደስታ የደስታ ቀን የደስታ የደስታ የደስታ ቀን የደስታ የደስታ የደስታ ቀን የደስታ የደስታ የደስታ ቀን የደስታ የደስታ የደስታ ቀን የደስታ የደስታ የደስታ ቀን የደስታ የደስታ የደስታ ቀን
ይሁንለት ክብር ይነሱ ሙሽሮች እያሸበሸቡ በእርሷ አደባባዮች ሞገስ ሆኖላቸው ሲያቆማቸው ጌታ እርሱን ለማሞገስ ከቶ ምን ሊፈራ የትኛው ተቆጥሮ የትኛው ይተዋል እንዲያው በደፈና ተመስገን ይሻላል የትኛው ተቆጥሮ የትኛው ይተዋል እንዲያው በደፈና ተመስገን ይሻላል የትኛው ተቆጥሮ የትኛው ይተዋል እንዲያው በደፈና ተመስገን ይሻላል የትኛው ተቆጥሮ የትኛው ይተዋል እንዲያው በደፈና ተመስገን ይሻላል የደስታ የደስታ